Hello
Hello ወይ ሚሊ
ሰላ
ወይ ሰላ
አቤት
ሰላም ነው። አባ እግዚአብሔር ይመስገን እንዴት ነሽ ደህና ነኝ ያለው የት ነው የት ነው ያልከኝ?
የት እ፣ ጎፋ አካባቢ አለ ወደ ጀርመን አካባቢ አለ
እ? እ?
ጎፋ ጀርመን Okay
እዛ አካባቢ አለ ባለ አንድ ነው የምትፈልጊው Yeah ባለ አንድ fully furnished
እሺ fully furnished የሆነ ባለ አንድ Furnished አዎ።
እ- እስከ ስንት ነው አቅም
አቅሙ ስንት ነው የሚባለው? እስከ ስንት ነው ያ እ እ እስከ ስንት ነው የሚሄደው? አሪፍ የምትለው አሪፍ የሚባለው ያው እስከ ቤት parking ያለው ምናምን ምናምን ነገር Parking ያለው አዎ።
ጥሩ በቃ አመቻችቼ ልደውልልሽ Okay እሺ check አድርግና አ፣ የሚሉኝን ዋጋውን ምኑን እንዳለ እንትን ብዬ ልንገርሽ አትርስ።
እሺ በ- በ- በዚህ ልደውል ወይ አዎ አሁን ቤት ነው አዎ እ?
ደውል አዎ ደውል
እሺ እሺ እሺ ና ና
ሌላው ተስተካከል